Hello ሰላም ጤና ይስጥልኝ። ಏನು የለም መልዓወካ መቅረቢ ብር የት ጋር እንደገባ ተቸግሬ እንደበታል እ ስንት ብር አልከኝ?
ኧረ ለዓሰርተ ወንሳ እስኪ ሶማልኛ እንጂ አማርኛ አይችሉም። አራት መቶ ብር
እሺ፣ ቤት ቤት ቁጥር ከኝ ነው።
አራት መቶ ብር ነበር።
እሺ፣ መቼ ነበር ያደረጉት?
አነ ህልም አይወራ ትናንትና ማታ
እሺ፣ ቼክ ላድርግለት። በዚህ ቁጥር ነው
ለበካ ለበካ ያያ ለሃያ ለበካ ስትደርሰኝ وتنو ديالي ومغور ايوا ما قالش ሄሎ
አቤት
ውድለው አጌበታለሁ ውድለው ያረኩበት ቁጥር ላይ ደግሞ
እሺ፣ ውድድሩ የተደረገበት ቁጥር የትኛው ነው?
ፓስወርዱ የለኝም ማለት
ፓስወርዱን ከረሳው ፎርጌት ያው።
ፓስወርድ የሚለውን ይጫነውና ከዛ በስልኩ ኮድ ይገባለታል። ኤስኤምኤስ ኮድ ታለቅ በቴሌብር ሀምበ ብግር ናላ ፎርጌት ፓስወርድ ይበለው።
በቴሌብር እናቱ ነው በቴሌብር ቤቱ የቤቱ ቴሌብር ፓስወርድ ረስቻለሁ አለ ከመሰነቱ
እ
የቴሌ ብር የቴሌ የቴሌ ፓስወርድ
የቴሌ ሳይሆን የቤት ቤት ከጠፋበት
ከጠፋ የደረሰ ያንን ያንን ውድሮውን ወደ ቤት ወደ ቤት ቤት የሚመለስበት
እሺ፣ ይመለሳል። እሺ process ላይ ስለሆኑ ነው የዛን ቀን የተደረጉ transaction ኦች ከነገ ድረስ ይገባል።
ከነገ ድረስ ነው።
አዎ እሺ ይመለሳል።
እሺ፣ መልካም ያው በ- ያው በ- ቤት ቤት account ላይ ይመለሳል።
ወደ account ኣችሁ ይገባል ነገ። እሺ አየህ ቁጥር ደግሞ ልንገርሽ፣ ቁጥር ልንገርሽ።
አይ ይዤዋለሁ፣ ይገባልዎታል። ትንሽ ይሄ ቀን አይደለም ይሄ አልባ እሺ፣ ንገረኝ።
ዜሮ ዘጠኝ እሺ
ይሸግ አስራ አምስት እሺ
ሰማንያ ሁለት እሺ ሰማንያ አራት ሰማንያ አራት ሀምሳ ስምንት እሺ ቆይ እሺ፣ check ላድርገው፣ ጠብቁኝ። Hello አቤት አዎ process ላይ ነው። በቃ እንዳልኩት ነገ ይገባል። እሺ አየህ እናት ወይ እስከኔ ጥቃ ይጠብቁን። እሺ መልካም ምሽት።
ለጌያ ለጌያ ቢሶ ነው አይደል